ብቃልሽና ውሃ ሆነ ሽታሽ ውሃ ሆነ ሽታ በይልንታ ትጥፊ ቀን ቢገፋ ቤት ያፈራው ፍቅር መቼም ላንቺ አይጠፋ ሰው ያስባል ሳቲ ምነው በዚያው ጠፋሽ ምነው በዚያው ጠፋ አንዴ ብቃልሽና ውሃ ሆነ ሽታሽ ውሃ ሆነ ሽታ በይልንታ ትጥፊ ቀን ቢገፋ ቤት ያፈራው ፍቅር መቼም ላንቺ አይጠፋ ቀድሞም የሰው ነገር አንቺን ይከብድሻል፣ ዛሬም በይልኝታ ከኔ ጋር ይቀሻል። ብዙም ባይጋነን ብዙ ባያኮራ አንቺን ለመቀበል ከጎጆ የጣረ ንጹህ ልቤን አስፍቼ ለመጪው ፍቅር ዘመን ዝግጁ ነኝ ምን ጊዜ አመኘሽ ለመታመን ብቻ ነኝ እንጂ ብቻ ነኝ እንጂ ቤት ያፈራው ፍቅር እውነት አንቺ ብቻ ነኝ እንጂ ብቻ ነኝ እንጂ ቤት ያፈራው ፍቅር እውነት አንቺ ለእንግዳልሽ ተዘጋጅቻለሁ ብቻ ጓዳውን ደጁን አሳምረዋ ብቻ ምንም ጊዜው ቢርት ምንም ቀን ቢገፋ ብቻ ላንቺ የሚሆን ፍቅር ምን ጊዜ የማይጠር ብቻ ነኝ እንጂ ብቻ ነኝ እንጂ ቤት ያፈራው ፍቅር አንቺ ሰው ያስባል ሳቲ ምነው በዚያው ጠፋሽ ምነው በዚያው ጠፋ አንዴ ብቃልሽና ውሃ ሆነ ሽታሽ ውሃ ሆነ ሽታ በይልታ ትጥፊ ቀን ቢገፋ ቤት ያፈራው ፍቅር መቼም ላንቺ አይጠፋ ለፍቅራችን ጥምረት ጎጆ ሰርቻለሁ ራሴን ልሰጥሽ ተዘጋጅቻለሁ ሞልቶ ባይተርፈኝም ባልደላደልም ያለውን የሰጠ ንፉጋ ይባል አምላክ በረዳኝ መጠን ስትመጪ እንዳላፍር ይዤ ጠብቅሻለሁ ቤት ያፈራውን ፍቅር ብቻ ነኝ እንጂ ብቻ ነኝ እንጂ ቤት ያፈራውን ፍቅር እውነት አንቺ ብቻ ነኝ እንጂ ብቻ ነኝ እንጂ ቤት ያፈራውን ፍቅር እውነት አንቺ ለእንግዳ ልልሽ ተዘጋጅቻለሁ ጓዳውን